hello ወይ
driver ነኝ ናትናኤል መስቀል ስለሆነ እሺ እሺ ናት ናቲን ያልከኝ አዎ አሁን በዜሮ ዘጠኝ ስልኩን ልንገርሽ በዘበተ እ ከየት ነበረ ልኝ ነበረ
የሆነ order አንተ ያስገባት ናትናኤል ሽመልስ ነህ አዎ አይደለ ድጋሚ አዎ ድጋሚ ሌላ አለ ድጋሜ ሌላ እሺ አዎ።
ስልክህን ንገረኝ የታዘዘበትን አዎ የታዘዘበትን ዜሮ ዘጠኝ እ ዜሮ ዘጠኝ ዜሮ ዘጠኝ ድጋሜ አዎ እሺ ስልሳ አንድ
ስልሳ አንድ ሰላሳ ስምንት ሀምሳ አንድ ሰላሳ ስምንት ሀምሳ አንድ እሺ አዎ።
ለሌላ ጊዜ አሳይን ስታደርግ ማለት ነው የአባትን ስም ጻፍልን እሺ በጣም ብዙ ናቲዎችን ያሉት እዚህ ናትናኤል ሽመልስ ነኝ እኔ እን- ገባኝ እኮ የቅድሙ ማለት ነው assign ስታደርግ በ district ነው ያወቅኩት እንጂ አዎ።
ናትናኤል በጣም ብዙ ናትናኤል ነው ያለው እና የአባትህን ስም ካልጻፍክ ይምታታብናል እሺ እሺ እሺ ናትናኤል ይህን አስገባለሁ ቆይ አንዴ እንዳዘጋው እሺ load እያደረገ ነው እሺ ከየት ነው ከ G Burger ነው
አ
እሺ G Burger ገና ነው አይደለ ገና አራት ደቂቃው ነው መስቀል ስለሆነ የሚለው ላይ ያስገባኝ ነው እኮ እ፣ ግን የ driver ስም እንኳን ገና አልገባበትም። ስለዚህ ትንሽ ጠብቅና እ?
ሳይናገረው የድራይቨር ስም እንኳን አልገባበትም።
እኔ ለናትናኤል ሽመልስ እንድታስገባልኝ ነበር ለናትናኤል ሽመልስ driver
hello አዎ ወይ
ምን ይሻላል ታዲያ አሁን?
ይሄ ገና ወደ ኋላ ተመልሷል። የት ላይ መሰለ እ።
new order ነው ገና። ስለዚህ ሬስቶራንት እንኳን ተቀብለው ገና መስራት አልጀመሩም።
አይ ነግሬያቸዋለሁ።
ስለዚህ አንደኛው ታብሏል?
ደውዬ ነግሬያቸዋለሁ እዛ።
ያኛውን አስገብቼልሃለሁ።
እኮ የኛው እንዴት ይሻላል ታዲያ?
ይሄኛው ሌላ?
ገና አራት ደቂቃው ነው። አራት ደቂቃው ትንሽ ታገስና ድጋሚ ደውል እሺ። ይገባልሃል።
እሺ ገና ሬስቶራንት አልደወሉም ከዚህ ይመስለኛል። እሺ፣ ይህ ልጅ